hello ጤና ይስጥልኝ።
እግዚአብሔር ይመስገን አለው።
አለን አት- አቶ ሚሊዮን አይደል?
አዎ አዎ፣ ሚሊዮን እሺ ከ Flintstone Homes ነበረ ደወልኩት።
እሺ፣ ሰላም እሺ ሰላም ነው። ቅዳሜ መጥቶ ነበር እንዴ ወደ ቢሮ? ቅዳሜ ዕለት እኔ አልመጣሁም።
okay። እሺ አልተመቾትም?
ቅዳሜ ተባብለን ማታ ይደውላችሁ ነበር።
ባለፈው ቅዳሜም ተመልሰው ወደ ቅዳሜ አዝረውልን ነበረ። አሁንም አዎ።
ተደውሎት ነበር ምናልባት አልተደወለም።
አው ምናልባት መች ይመቾታል ለማለት ነው እኔም የደወልኩት።
Flintstone ነው አይደል? እኔ አዎ፣ እኮ አሁን Flintstone።
እኮ ግራ ገባ። ብዙ ናችሁ እና Flintstone Homes ነው።
እሺ፣ የእናንተ Flintstone ነው።
Flintstone የሆነ ነው። አዎ ወደ ልደታ ወደ ሚሽኮ አለ እንዴ?
ልደታ ነበረ ያሉኝ እርሶ የሚም- አዎ፣ የሚቀርቡት ልደታ።
ማለት ነው።
ትክክል። አዎ።
አዎ ስለዚህ ቅዳሜ አሁንም ለቅዳሜ ነው።
ይቻላል። እሺ ያው እሺ።
እኛ ለዛ ነው የደወልኩት እኔም ቅዳሜ ስላለኝ ቅዳሜ ምናልባት ወደ አራት ሰዓት አካባቢ መልካም። እሺ እደውላለሁ። እሺ አቶ ሚሊዮን እናመሰግናለን።